እና ደግሞ ቦልድ ቦልድ የሆኑ
ምሩጽ ደረሰ። በምሩጽ ምሩጽ በሚለው ካሜራ ይዘህ ያለህበት ፕሮፋይሉ ፕሮፋይል ካሜራ ይዘህ ነው ያለኸው። ቴሌግራም ፕሮፋይል እሱ ነው።
እንትና ይላችሁ ኖ ኖ በእንትን ላችሁ ይሄኛው ኤሌክትሮኒክስ እ?
ኤሌክትሮኒክስ ላይ ላችሁ እሺ
ስልኬ ላይ ነው ይላችሁ